hello ጤና ይስጥልኝ። hello አቤት ይሰማል። hello
አቤት ጤና ይስጥልኝ።
አብሮ ይስጥልን።
standup comedy ቦታ ለመያዝ ነበር።
እሺ እ ስምንት ሰዓት እና ማታ ሁለት ሰዓት ነው ያለው። የስንት ሰዓት ነው መ- መታደም የስምንት የፈለጉት?
ሰዓቱን
እሺ ስሞትን ይንገሩኝ።
እ ነበበች አሉላ
አሉላ እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ እሺ።
ስምንት አስራ ስምንት ሰባ አንድ
ሰባ አንድ ሰማንያ
እሺ
ስልሳ ዘጠኝ
ስልሳ ዘጠኝ አብርሃም እጅጉ ደግሞ አዎ ስልሳ ዘጠኝ
እሺ እ የእርሱን ስም ይዣለሁኝ ብዛት ስንት ልበለው? በስንት ሰው ነው ቦታ አ- አዎ፣ የሚይዙት?
okay አሀ በእንትን ነው እንግዲያው ስልክ አዎ።
ሌላ ረብሽ
እ ማለት ሁሉም ሁሉም የሚመዘገብ መስሎኝ ነበር።
እ የአንድ ሰው ስም መዘግብና ከዛ ብዛቱን ይነግሩኛል። ሁለት ወይ ሶስት ላለሁኝ ማለት ነው። እንደዛ okay፣ ነው።
ሁለት ሁለት ለሁለት ሰው ነው። እሺ አዎ ለሁለት ሰው እ እሺ እ መግቢያ አራት መቶ ብር ነው። ትኬቱን እዛው በቦታው ነው የሚያገኙት።
እዛው ቀደም ቦታው ብለው ላይ ይጭ- አዎ አዎ እሺ፣ በር ስንት ላይ ሰዓት ያገኛሉ።
ላይ ስንት ሰዓት ላይ ነው?
እ ስምንት ሰዓት ፕሮግራሙ የሚጀምርበት ነው። ከዛ ቀደም ብለው ይምጡ። ከአሁን ጀምሮ okay።
እዛው አለን አለው በር እሺ።
በር ላይ ነው። እሺ okay፣ እሺ thank you። እሺ እሺ እናመሰግናለን።